ጤና ይስጥልኝ ኢቲኤስ የጥሪ ማዕከል ባኮ መልዳ
የትኬት የትኬት ዋጋ እንትን ማለት ፈልጌ ነበር።
ወዴት መሄድ ፈልገው?
ወደ ሮማንያ ሮማንያ ሮማንያ
አዎ።
ለመቼ?
ለ- በዚህ ሰሞን የሄዱ ከሳምንት በኋላ ነው።
ሳምንት በኋላ ማለት ከሰኞ በኋላ ነው የፈለጉት?
አዎ መሄጃ ብቻ ነው?
አዎ፣ መሄጃ ብቻ ነው።
እሺ፣ አንዴ መስመር ላይ ጠብቁኛ፣ check ላድርግሎት።
እሺ እሺ።
እሺ።
ሄሎ ሄሎ
ሄሎ
ሄሎ።
ሄሎ፣ አሉ ይሰማዎታል?
አዎ ይሰማል።
እሺ ቆይታ መስመር ላይ ያስጠበቅኩት ይሄንን ወር ሙሉን እያየሁሎት ነበር። ምንም flight የለንም ወደ ማ- ሮማንያ። flight ኡ ሙሉ ነው።
okay ወ- በዘመኑ ስንት ነበረ ዋጋው የሄዱት?
ያው አን- በየቀኑ ስለሚለያይ ይህን ያለው ማለት አንችልም። አሁን ግን አያሳይም። system ኡ full ነው ያለው። next month ሙሉውን እስከ ኦገስት ድረስ እያየሁሎት ነበር። የለውም። ምናልባት okay።
የሚሰጥ ከሆነ እየደወሉ check ያድርጉ።
ይሄ ወር ከ- በዚህ ወር የለም ማለት ነው?
አዎ ይሄ ወር ሙሉውን አያሳይም። ሙሉ flight ኡ ሙሉ ነው።
okay እሺ በቃ እሺ እሺ ስለደወሉ ነው።